ጤና ይስጥልኝ ኢትዮ እግዚአብሔር አምርጦ መፈልባችሁ ምንርደው
በጣም እንዴት ነው?
እግዚአብሔር ይመስገን።
እንትን ለኦክቶበር ሀያ አራት
ለኦክቶበር ትራንዚት ሀያ አራት?
የሌለው አትላንታ ፈ- እንድታይልኝ ነበር። ትራንዚት የሌለው አትላንታ ቀጥታ ማለት
ኦኬ አትላንታ እም፣ ትራንዚት የሌለው እሺ፣ አንድ አድልትና ለሁለት
አንድ adult ና
ሁለት ህጻን ሁለት child infant አይደሉም አይደለ ልጆቹ?
አሉ።
እሺ direct በ Ethiopian Airlines ብቻ ነው ያለው።
እኮ በኢትዮጵያ Airlines ሀ 261570 ነው።
ሁለት መቶ 61570
ለ October ሀያ አራት October 24 አዎ መሄጃ ብቻ ነው አይደል?
ሜጃ ብቻ አዎ ለሶስታችንም 261570 ነው የሶስት ለሶስታችንም አዎ አንድ ላይ
እሺ የት ነው ኦፊሳችሁ?
ኦፊሳችን 22 አዲሱ ስቴዲየም ጋር ኤጂ ግሬስ ህንጻ
እሺ እሺ እሺ አመሰግናለሁ።
እናመሰግናለን ስለደወሉልን። መልካም ጊዜ።